Hello ሰላም ጤና ይስጥልኝ Best Bet እንዴት ነሽ? ቤስት ሰላም ነው ይመስገን ሰላም ነው አለን። ቅድም አቤት ይሰማል አይደል?
አዎ ይሰማል ቅድም ወጪ አድርጌ ነበር ብርና እሺ
ምን አለኝ ከ admin approval አግኝተህ ነው የምንለቅልህ የሚል ነበረ እና Okay ከ account ላይ ቀንሰው፣ ነገር ግን ወደ ቴሌ ብር account አልገባም እስካሁን እሺ በዚህ በደወልክበት ቁጥር ነው በደወልኩበት ቁጥር እሺ ስንት ብር ነው አስራ አምስት ሺህ ብር መቼ ቅድም ቅድማ ምናልባት ስድስት ተኩል ሰባት ሰዓት አካባቢ ይመስለኛል።
እሺ አንዴ ቆይ እሺ አለሁ
ቆይ አንዴ load እያደረገብኝ ስለሆነ ነው እሺ እሺ አለሁ አለሁ ችግር እሺ አባ እሺ ይኸው አሁን ገብቶልሃል check አድርገው እሺ አባ
እስቲ text ይገባልኛል ብዬ እጠብቃለሁ። Okay፣ አዎ።
ገባ።
እሺ እሺ በጣም አመሰግናለሁ።
ስለተባለን መልካም ምሽት እሺ እሺ ላንቺም።
እሺ እሺ አሜን